ፍቅርሽ ብዙ ነው እኔ ያውቃለሁ መሄድሽን በእርግጥ ፈቅጃለሁ ግን አይታወቅም መቼም ሰው ነሽና ቃል ኪዳን ይሆነን ልስገድሽ ማይና ማይና ልሸኝሽ ማይና ማይና ልሸኝሽ ማይና ማይና ልሸኝሽ ማይና ማይና አልቀርም በይና ለምን አሳመረሽኝ አሳበሻ ይባል አሳበሻ ይባል አሳበሻ ይባል አንድ ቆንጆ አድርጎ ምንስ ይደረጋል ምን ይደረጋል ምን ይደረጋል ለእኔ ብቻ አድርጊው ይህንን ቁንጅና ይህንን ቁንጅና ይህንን ቁንጅና አረጋጊው ልቤነ አንድ ቃል ግቢና በቃል ግቢና በቃል ግቢና መጠራጠርም አይደል አይልኝ ስምኝ ፍቅርን እንደራጣሽ ብዬ ነው ስኖር ቃልን አክብር እስቲንም እፎይ ልበል ስመቼ መሐላሽን ላውጀው አደባባይ የግሌ መሆንሽ ነው መጠራጠርም አይደል አይልኝ ስምኝ ፍቅርን እንደራጣሽ ብዬ ነው ስኖር ቃልን አክብር እስቲንም እፎይ ልበል ስመቼ መሐላሽን ላውጀው አደባባይ የግሌ መሆንሽ ነው ፈላጊሽ ብዙ ነው እኔ ያውቃለሁ መሄድሽን በእርግጥ ፈቅጃለሁ ግን አይታወቅም መቼም ሰው ነሽና ቃል ኪዳን ይሆነን ልስገድሽ ማይና ማይና ልሸኝሽ ማይና ማይና ልሸኝሽ ማይና ማይና ልሸኝሽ ማይና ማይና አልቀርም በይና እኔም አልረሳሽ አልችልም ላንዳፍታ አልችልም አንዳፍታ አልችልም አንዳፍታ በሀሳብ ካንቺ ጋር ነኝ በሄድሽበት ቦታ በሄድሽ ቦታ በሄድሽ ቦታ ብርታቱን አድሎሽ ልብሽ እንዲጸና ልብሽ እንዲጸና ልብሽ እንዲጸና እስኪያታስብ ብለሽ ማጀን መችና እጅን መችና እጅን መችና መጠራጠርም አይደል ማይብኝ ስምኝ ፍቅርን እንደራጣሽ ብዬ ነው ስኖር ቃልን አክብር እስቲንም እፎይ ልበል ስመቼ መሐላሽ ላውጀው አደባባይ የግብሬ መሆንሽ መጠራጠርም አይደል ማይብኝ ስምኝ ፍቅርን እንደራጣሽ ብዬ ነው ስኖር ቃልን አክብር እስቲንም እፎይ ልበል ስመቼ መሐላሽ ላውጀው አደባባይ የግብሬ መሆንሽ ማያ እንጂ እጅን ውጪ ማያ እንጂ እጅን ውጪ ማያ እንጂ እጅን ውጪ ማያ እንጂ እጅን ውጪ ማያ እንጂ እጅን